Hello? Hello? Hello? አቤት hello ምን አልሽኝ? Hello ከአሪፍቴ ነበር የምደውልበት እ ከአሪፍቴ
አልተሰማኝም ያልሽኝ።
ይሰማል ደንበኛችን አሁን ይሰማል። እሺ ምን ነበረ? ይቅርታ።
ከአሪፍቴ ነበር የምደውልበት ሮጎሊ ኬር አይደል?
አዎ ልክ ነሽ።
እሺ ረድኤት እባላለሁ። የእርስዎ ስም አለበት?
አ፣ ሰላም ሰላም። እሺ በዚህ እ፣ ሶስት ሳምንት ውስጥ ምንም አይነት transaction እያየን አይደለም እና ምናልባት በ POS ላይ ያጋጠሙ ችግር አለ?
እም፣ አዎ ባለፈውም ደውላችሁልኝ ነበረ። ሰው ጋር ነው ችግሩ፣ customer ኡ ጋር
አዎ ሰው እንትን ሌላ አልለመደውም። አዎ እሺ፣
customer ኡ እንትን አላለውም። እናንተ ወይ በደንብ ማስታወቂያ ስሩ እንጂ እ፣ ብዙ ይቆርጥብናል ምናምን ብለው ነው እንትን የሚሉት።
አዎ።
እኛማ ready ነው ልንጠቀምበት አስቀምጠነዋል፣ ግን customer ኡ ሲያዩ አዲስ ስለሚሆንበት አይፈልግም።
እሺ እሺ ለዛ ነው እናንተ customer ላይ ስሩበት።
እሺ አልተግባቡም። ብዙ ይቆርጥብናል ብለው ነው የሚያስቡት ከሌላው ባንክ የበለጠ።
እሺ እናመሰግናለን ስለሰጡን መረጃ።
እሺ እሺ።
ሌላ ችግር ምናልባት ካጋጠሙ በዘጠና ሶስት ዘጠና አምስት መደወል ይችላሉ።
ሌላ ችግር የለም። ready ነው POS ኡ ምናምን፣ ግን customer ኡ አልለመደውም።
ምን አሉ ደንበኛችን
ሁሉ ነገር ready ሆኖ customer ኡ ግን ስላልለመደው እናንተ promotion በደንብ ስሩበት።
እሺ እሺ እሺ እሺ እናሰውቁ
እሺ። መልካም ቀን። ሰላም